hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ድር ነው
አቤት ድር ገበያ። አዎ አዎ፣ ሰላም ነው። እንዴት ዋላችሁ?
እግዚአብሔር አይ ይመስገን።
ብዙ ፈጠነብንና እዚህ ማስታወቂያው ብዙም ሳናየው ልም ይልብናል ቴሌቪዥን ላይ። አሁን አይቼ ነው እንዳጋጣሚ። የት ነው የምናገኘው? እ እዛው ለመ-
እኮ ገብቶኛል።
አዎ እንዴት አሰራራችንን ላሳውቅህ።
እሺ።
የትኛውን ማስታወቂያ አይተህ ነው?
እዚህ አሁን እዚህ አባይ ላይ እንዳጋጣሚ ነው እኔ ዛሬ ነው ያየሁት እና ሳይ የልጆች ጫማ አለ ምናምን እና እዛ አዎ።
ላይ እ፣ በጣም ይፈጠናል እንትኑ ይሄ ማስታወቂያው ልም ይላል። ብዙም ሳናነበው ልም አዎ።
ይልብናል።
አሀ ገና ቁጥሩን እያነበብ ነው እንትኑ ይሄድብናል።
እሺ፣ የሆነ ቁጥር አለ እንዳትጠይቅ።
ኮድ ምናምን የሚለው አዎ እሱ አለ እሱን ልንገርሽ እና እና ፈልጌ ነበር ለልጆች እሺ boots አይቼ ነበር እዚህ ላይ አንድ ሁለት boots እናንተ ስታስተዋውቅ ላይ ጥርስ ያላቸው አሀ እሺ፣ በጥቁር እንዳትጠይቅ እንቀበላለን፣ እሺ፣ ለቀጣይ እሺ።
እናደርግበታለን። እ፣ አዎ።
አሁን በትክክል የፈለግከውን የእቃ ወይም ደግሞ
እ፣ information
hello ይቅርታ ተቆራረጠ ተቆራረጠ እሺ ስልክ ላይ ሁለት
እዚህ ደግሞ ደግሞ ድሜ ልደውል ነው ይቅርታ እናትዬ